የለቀቁልኝ።
ጤና ይስጥልኝ። hello
አቤት፣ አይሰማም?
ይሰማል። አሁን ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ኮሜዲያን እሸቱ ድሬዳዋ እንደመጣ ሰምቻለሁ እና ቦታ ለመያዝ ፈልጌ ነበር። አዲስ ለሚታየው ኮሜዲ
እሺ፣ ይቻላል። ስምዎትን ይንገሩኝ።
ማርየ ወርቁ።
እሺ፣ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ አራት ሀያ አምስት ሀያ አራት ሀያ አምስት ሰላሳ አራት አርባ ሶስት
እሺ፣ መደበኛ ነው VIP?
መደበኛ መደበኛ
እሺ፣ ለስንት ሰው ነው ቦታ የሚያስይዙት?
ሁለት ሰው
እሺ እ ትኬቱን እዛው በቦታው ያገኛሉ። ነገ ከጠዋት ጀምሮ ክፍያውን transfer ማድረግ ይችላሉ። እዛው በ cash መክፈልም ይችላሉ። መደበኛ ሶስት መቶ ብር VIP አምስት መቶ ብር።
OK። እሺ እሺ።
እሺ፣ አመሰግናለሁ። መልካም ጊዜ ይሁንልዎት።
አሜን